ጤና ይስጥልኝ ኢንቨስት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ውዞ እንትን አድርጌ ብሩን ወደ account ለመመለስ ነበረ እምቢ አለኝ።
cancel ማድረግ አይቻልም። አባ already process ላይ ከሆነ ትንሽ ቆይተህ check አድርጌ ይገባልሃል ወደ withdraw ያደረክበት account።
የዛሬ ሶስት ቀን ሰላሳ ብር እሺ በሳንቲም ፔይ የሞከርከው አይደለ አዎ።
እኮ ያው ትንሽ system ተበላሽቶባቸው ነው። ዛሬ ተስተካክሏል፣ ይገባልሃል።
አሁን ተስተካክሏል ተስተካክሎ እየመለሱ ነው። ብዙ ወረፋ ስላለ ነው፣ ይገባል። እሺ እኮ አሁን ዛሬ ነው የተስተካከለው። ምናልባት ሰሞኑን የተስተካከለውን ስላሉኝ እኮ ነው።
አዎ አዎ፣ ዛሬ የተወሰነውን እየመለሱ ነው። ያው ተራ እስኪደርስ ነው። እሺ ይገባልሃል፣ ብዙ transaction ስላለ ነው።